hello ጤና ይስጥልኝ።
አቤት።
ከሂሩት ከቺፕቺፕ ነው የደወልኩት።
ከየት ግን?
ከቺፕቺፕ
okay፣ እሺ።
እሺ አጃክስ ወርደን ነበር አይደል ያልመጣ?
አዎ፣ እያመጣልኝ ነው።
አይ እኔ እንኳን ከ call center ነው የደወልኩሎት። ነገ ላስልክሎት ነበር። ነገ መረከብ ይችላል?
እሺ፣ እሺ።
እሺ የት እንዳሉት ነገ location?
ቦሌ መድኃኒዓለም ከጸደይ ባንክ አካባቢ።
በቃ ነገ አስልክሎታለሁ፣ ይረከባል።
እሺ፣ በቃ እሺ መልካም ቀን።
እሺ፣ አመሰግናለሁ።